ጤና ይስጥልኝ ሐኪም ማለት ነው። በኮምለር ዳዊት ጤና ይስጥልኝ ሲስተር። አሁን መቶ ሀምሳ ብር ወደ ሲቢ ብር ጠቅማልና አልገባውም።
ወደ ዊዝድሮ ነው ለማድረግ የሞከሩት ለማውጣት
አይ ለመውጣት አይደለም፣ ወደ ውስጥ ለማስገባት ነው። ወደ ቻምቦ ቤት።
ወደ ጃምቦ ቤት ከሲቢ ብሮስ ላይ ማለት ነው።
አ- አዎ አሁን ነው። አሁን አምስት ደቂቃ በፊት ነበረ።
እሺ መቶ ሀምሳ ብር ነው ያሉኝ አይደል?
አዎ ቁጥሩን ለነገር አዎ CBE የሚጠቀሙበትን አዎ ዜሮ ዘጠኝ ዜሮ ዘጠኝ
ሀያ ስድስት ሀያ ስድስት ሰባ አራት ሰባ አራት
ሰማንያ አራት ሰማንያ አራት ዘጠና- ዘጠና አራት ዘጠና አራት
አዎ እሺ የተመዘገበበትን ስም ይንገሩኝ።
እ፣ ናይ በሲቢ ብሩ ኤሲቢ ብሯ
ሳዲያ ሰልማን ነው።
ሳዲያ ሰልማን።
አዎ እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን የእኛን ስልክ ቁጥር እንስጦትና screenshot አንስቶ ቴሌግራም ላይ ላኩልን።
አ፣ ቴሌግራም ልላክለው አዎ የእኛን የቴሌግራም ቁጥር አለሁት ከዚህ በፊት
አለው ግን አሁን ነው sister ማስገባት ትችላላችሁ። check አድርገውና ማስገባት ትችላላችሁ። አሁን አምስት ደቂቃ በፊት ነበረ።
እሺ እሱን screenshot ኡን ሲልኩልን በዛ መሰረት ባለሙያዎች ያዩሎታል።
እሺ መቼ ያስገባል? አሁን እፈልጋለሁ።
ያው በዚህ ሰዓት ማለት አንችልም፣ ግን ይላኩልንና እኛ ቶሎ እናስተላልፍሎት።
እሺ sister በእናትሽ ቶሎ እሺ ቁጥራችን አለሁት የቴሌግራም ብለውኛል። አይደል?
አለው አ- አ- አለው አ- አውቃለሁ።
እሺ እዛው ላይ ላኩልን። ስምና ስልክ ቁጥርም ያስቀምጡልን አንድ ላይ።
እሺ ሌላ ምረዳውት ነገር አለ?
አይ
እሺ ስለ ደውሉን አስተሳሰብቁ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያለዎትን አስተያየት ያስቀምጡልን። መልካም ምሽት።
እሺ አመሰግናለሁ።